Best Bet ሄሎ ሄሎ አቤት ከዊ- እንትን አዝዤ ነበር ትናንትና withdraw እሺ እና አልገባም እስካሁን በቴሌ ብር ነበር ያዘዝኩት እና okay Best Bet ስልክ ቁጥር የደወልክበት ነው ይሄ አይደለም ሌላ አዎ አዎ ይሄ ነው ይሄ ነው ሰባ አምስት ይሄ አዎ እሺ እሺ ጠብቀኝ እሺ
ሄሎ ሄሎ አቤት processing ላይ- ላይ ነው ያለው እና okay ትንሽ ትናንት የ system ችግር አጋጥሟቸው ስለነበር ነው ቻፓዎች በቃ ትንሽ okay።
ጠብቋቸውና ያስገቡላቸዋል ያ ወደ ቴሌ ብር ያዘዝኩት ነው ያኛው ወ- ይገባል ወደ በ- account ይገባል ይገባል ወዳጅ እስኪ የ- ነው የሚገባው አዎ የቴሌ ብሩ ነው የዘገየው እንጂ
እ፣ ስንት ብር ነው የቴሌ ብሩ እ፣ ቴሌ ብሩ ሶስት መቶ ሶስት መቶ ብር ነው።
okay ሌላኛው እሷ ይቅርታ ሌሎቹ ገብተዋል የሌሎቹ ሌሎቹ ገብተዋል አዎ ሶስት አዎ።
መቶ ብሩን የቀረው እሱን ደግሞ አዎ።
ትንሽ ዳንኤል ደገፉ አይደል ደ- አዎ።
ደጉ አይደለም አዎ አዎ ይገባል እሺ በቃ ትንሽ ጠብቋቸው እሺ እሺ ማ ያው system ከሆነ check ላድርገው ብዬ አዎ።
ነው በዛው አይ ልክ ነው process ላይ ነው ልክ ያለው ነው። እሺ እሺ መልካም ቀን አመሰግናለሁ